carissimo malissimo come l'ordavo?
ሰላም እናት አንድ ከ ቴሌ ብር ወደ ቫሞስ ልኬ አልገባልኝም።
እሺ ዛሬ ነበር የሞከሩት?
አሁን አዎ
እሺ ስንት ብር ነበር ያችን?
ሶስት መቶ ስንት አሉኝ?
እ ስንት ብር አሉኝ?
ሶስት መቶ ሶስት መቶ እሺ ቴሌ ብር የሚጠቀሙት አሁን በደወሉበት ቁጥር ነው?
አ
እሺ ስም ይንገሩኝ።
እ ቁጥሩን ቴ- ቴሌ ብሩ የሚጠቀሙበትን ስም ዜሮ ዘጠኝ ሀያ
ምን አሉኝ?
ዜሮ ዘጠኝ ሀያ
እሺ ሀያ ሀያ ሁለት ሀያ ሁለት አርባ አምስት አርባ አምስት ሰላሳ አንድ ሰላሳ አንድ እሺ የተመዘገበበት ስም
ያሬድ አማረ ያሬድ አማረ አማረ
እሺ ደንበኛችን የሰጡን መረጃ መዝግበናል። አሁን በምንሰጡት ቁጥር ከቴሌ ብር የተላከልዎትን text message screenshot አንስተው ወደ እኛ ቴሌግራም account ይላኩልን።
እሺ
እሺ ቁጥሩን የያዙት ዜሮ ዘጠኝ ዘጠና ሁለት
አንድ ሰከንድ ዜሮ ዘጠኝ
ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ አሁን ልካለሁ።
በዚህ ቁጥር አመሰግናለሁ።
ይላኩሉ። እሺ ሲልኩ ስምና ስልክ ቁጥርም ያስቀምጡልን።
እሺ እሺ እሺ ሌላ መረዳት ነገር አለ?
አይ የለም።
እሺ ስለ ደውል እናመሰግናለን። ከስልክ ከሚሰሙት በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን። መልካም ምሽት።